አይደለ እናንተ ነው የሚሰጠው። ሄሎ ሰላም ነው። ከምኒልክ ነበር የምደውለው። ኢኮ እና ኢሲጂ ፈልገን እሺ
አምቡላንስ ትፈልጋለች patient ዋን እና
እሺ፣ ቆይ አንድ ጊዜ እሺ። ስለዚህ ሄሎ?
ስልክ በየትኛው ይደውሉ?
ምን አልሽኝ?
በየትኛው ሽ- ምንና ምንድን ነው የፈለጉት?
ኢኮ እና ኢሲጂ echo ና ECG? ለ echo ና ECG ኤም- አምቡላንስ አንልክም።
በራሳቸው ነው የመጡት።
አዎ በራሳቸው ይመጣሉ።
እሺ፣ ሌላ የት ነው አምቡላንስ ሰፈሩ?
ይደውላሉ።
ለአምቡላንስ ስንት ነው-
ምን አሉኝ?
ለአምቡላንስ ስንት ነው የሚከፍሉት?
እሺ እሱን እንዲደውል እንዲነግሮት ሌላ ስልክ ይደወልልታል። በዚህ ይደውሉ ወይ
እሺ እሺ በዚህ ደወል ግን የት ነው ሰፈሩ? የእናንተ ያው በ- በመኪና መጡ።
እ?
በመኪና ከመጡ የት ነው ሰፈራችሁ?
ቦሌ ሯንዳ ኤምባሲ ፊት ለፊት ነው ያለ ነው። መምጣት ቦሌ ሯንዳ- ከፈለጉ በ- ሩዋንዳ ኤምባሲ ጋር አዎ፣ የሯንዳ ኤምባሲ ፊት ለፊት ዋሽንግተን ብለው በቃ እሺ በቃ ይምጡ ወይ ትችላላችሁ ነው የሚለው ነው። በቃ ይሻላል ወይስ በእንትን ይሻላል? መጥቷል? በቃ እሺ በቃ ይመጣሉ ራሳቸው አቤት።
ራሳቸው ይመጣሉ።
እሺ እሺ እ፣ ከሰባ ሰዓት ጀምሮ ስለሆነ ይቆ ቶሎ ይምጡ። እስከ አስር እሺ።
ሰዓት ብቻ ነው የሚቆዩት።
ከሰዓት አዎ ከሰባት እስከ አስር ብቻ ነው ያሉት። የ- እሺ እሺ እሺ